ሄሎ ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ።
እ ጉዳይ የደወሉት ኑሐሚን እባላለሁ። እባክዎ ምን ልርዳው?
እንትን ፈልጌ ነበር። ይሄ ክሬን እቺ ትንሽ የሬታ ክሬን መኪና ሰው
ክሬን መኪና ያለው ሰው አዎ፣ ክሬን ይሄ ሊፍት አርጋ የምታነሳ ጄኔሬተር እንድታነሳ አንጠልጥላ የምታነሳ ይሄ ሁክ ያላት አለች አዎ።
እሷ ማለት ነው።
እሺ ስሞትን ማን ልበል? ሙሉ ስሞትን
እ ማቴዎስ ታደለ አዎ
ጉዳይን የጉዳይን ሲጠቀሙ የመጀመሪያ ጊዜዎት ነው ወይስ ከጊዜ ቀደም ተጠቅሞት ያውቃሉ?
አይ እጠቀማለሁ፣ እንደ እንትን እጠቀማለሁ፣ እንደ ሰራተኛም ተጠቅሜያለሁ። አሁን ዳሰሪዎች
እሺ በዚህ ስልክ ቁጥር ነው የማያገኙት?
እ አዎ በዚህ ስልክ ደውይልኝ ካለ በዚህ ስልክ ደውይልኝ። እሺ እሺ የት አካባቢ ነው ባለሙያውን የሚፈልጉት?
ወደ ኡራኤል አካባቢ ራኤል ለዛሬ ነው የሚፈልጉት ወይስ ለሌላ ቀን?
አዎ ለዛሬ ለዛሬ
እንዲህ አይነት ባለሙያዎች እንዳሉን እርግጠኛ ስላልሆንኩኝ ላጣራና ላደው- ልደውልሎት።
ማለትም መኪና ያለው ክሬን መኪና ያለው ሰው ማለት ነው። የሚያነሳ እሺ አዎ፣ አዎ፣ የሚያነሳ መኪና ያለው
እሺ እሺ።